ሄሎ ጤና ይስጥልን ችብችብ
ሰላም ነው እናት ሰላም አለን። በስተት እቃ ይዤ ነበር። እንዴት ነው የተሳሳተ cancel group ላይ ማድረግ join ብለው የሚቻለው?
ነው?
እ?
የተሳሳተ group ላይ join ብለው ነው አይ የተሳሳተ group ላይ ሳይሆን individual ነው የቆረጠብኝ።
አሁን ነበር
ነው አሁን ቅርብ ሰዓት።
እሺ garlic ነው garlic እ፣ አይ garlic ችግር የለውም ፈልጌው ነው እሺ ምኑን ነው ያልፈለጉት እ፣ ስጦታ ፓኬጅ ነው ምናምን የሚል ሁለት ሺህ ምናምን ብር ቆርጦብኛል።
አዎ የፋሲካ ሁለት ስጦታ።
ሺ አራት መቶ ብር አይደል አስቤዛ እና አዎ።
መደበኛ የዶሮ ጥቅል ይሄኛው refund ነው የሚፈልጉት አዎ ይሄ የፋሲካ የሚለው እም፣ አዎ
እሺ ይሄኛውን ሁለቱን refund እናደርግልዎታለን የትኞቹን?
ይሄ የመደበኛ የዶሮ ጥቅልና አስቤዛውን አዎ ሺህ አዎ አራት መቶ ብር እነሱ ነው ሁለቱን አልፈል- የቆረጠብዎት።
አዎ፣ ሁለቱን አልፈልጋቸውም።
garlic ኡ ግን አንድ ኪሎ እንዲመጣ garlic ኡን እፈልገዋለሁ። ሌላ ያዘዝኩት ስላለ አንድ ላይ ይመጣል ብዬ አስባለሁ።
በቃ እሺ ይኸኛው refund እናደርጋለን።
እሺ፣ እሺ አመሰግናለሁ።
እናመሰግናለን። መጣ እሺ፣ እሺ። አሜን፣ አሜን። ቻው።